ጤና ይስጥልኝ ላንሴት ብሔራዊ
ሄሎ ላንስልኝ
ሄሎ
ሄሎ አቤት
ሄሎ አቤት ጤና ይስጥልኝ ጤና ይስጥልኝ አብሮስ ልኝ እሺ ምን ልርዳዎት
የብድር ብር አይበድርም አለል እንዴት ነው እ እ ምን አሉኝ ብ- ብሩን ብሩን የተበደረውን ብድር ሄሎ
እ ሄሎ።
ቴሌ አይደለም የደወሉት አባ ሆስፒታል ነው
ነው አዎ
እሺ ይቅርታ ይቅርታ በጣም ይቅርታ